ሄሎ
ሄሎ ሄሎ ሄሎ መሰረት ነኝ። ቤተሰብ መሲ ዘጠና አራት ሰባ ስምንት ዘጠና አራት ሰባ ስምንት ምን ሆነበት?
እ ጨርቆስ ነው። የሞተረኛም ከሆነ ሞተረኛ ዴ ስታርጊው ፒን አድርጊልኝ እሰራዋለሁ። እሺ የሞተረኛም ከሆነ በሸርብ የሞተረኛ?
ፒን አድርጊው። አይሆንም ጨርቆስ
አይ እሱን ተከለክቶ ነው እንጂ ዝም ብሎ ይሆናል።
እ እሺ ለኪው ለኪው በቃ እሺ።
እሺ